ጤና ይስጥልን ቤት ቤት ቤቲ ነው የምለው።
እስኪ እንዲለቀቅልን ፈልገን ነበር እና ነች እያበራ እምቢ አለን።
ትኬት ነው አዎ ትኬት cashier code ኡ ንገረኝ።
እሺ አስራ አንድ ሀያ ስምንት
አስራ አንድ ሀያ ስምንት
ሰላሳ አንድ ሰማንያ አምስት
አሁን አርሙልሃል check ማድረግ ትችላለህ።
እሺ ሌላም አለ ይቻላል ንገረኝ።
እሺ እ
hello አቤት cashier code ነው የምነግርሽ አሁንም አዎ፣ እንደሆኑ አዎ።
እ cashier code ኡ ተቆርጦ ቀርቷል ከታች ብዙ ስለሆነ ticket ID ውን ትነግረኛለህ?
ticket ID ውን ልንገርሽ እሺ
እሺ D
D
ሰላሳ
D ሰላሳ D ሀያ አንድ D ሀያ አንድ
ዘጠኝ B B
አርባ ሶስት እሺ ሀያ አንድ እሺ
ሶስት F ሶስት F
ሶስት F አዎ እሺ ስምንት F ስምንት F ዘጠኝ D ዘጠኝ D
ዜሮ ሶስት
እሺ ሶስት ጨዋታ ወጥቶብሃል ለውስጥ ነው። እሺ እ ሶስት ጨዋታ ወጥቶብሃል ለውስጥ ነው።
okay ሶስት ጨዋታ ወጥቷል።
አዎ አዎ።
እሺ እሺ እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ እናመሰግናለን።